የሚያረፈት ነው።
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮሽ
ቺፕ ቺፕ ነለ አዎ ችግር የለም።
እሺ፣ ትንትላትና አዘን ነበረ ሽንኩርት እሺ ከአብነት ጤና ጣቢያ ማለት ነው እሺ
ያዘዝነው በደን ሴቨን እና ማን ሚል ነው አስራ ሁለት ኪሎ ነው ተብሎ የተጻፈው ሲለካ ግን እዚህ አስራ አንድ ኪሎ
ስልክ ቁጥሮትን ይንጋር ይወዳል ያደረጉበት
የአማቶች ቁጥር ስንት ነው? ዜሮ ዘጠኝ
እሺ ሀያ ስድስት
ሀያ ስድስት አዎ ሀያ ዘጠኝ ዘጠና ስልሳ እሺ ሀ- ዘጠና ስልሳ
ዜሮ ዘጠኝ ሀያ ስድስት
ሀያ ዘጠኝ ዘጠና ስልሳ
ሀያ